ጤና ይስጥልን Best Bet ረዲኤት ነኝ ምን ልርዳው
አብሮ ይስጥልን ከቴሌብር ወደ Best Bet ልኬ ነበር ትላንትና ሁለት የሁለት ሁለት መቶ ብር ቆርጦ ቴሌብር ላይ ሊደርሰኝ አልቻለም። ወደ Best Bet account
እሺ deposit ስታደርግ የደረሰ text አለ አይደለ?
አንዱ text ልኮልኛል ባለ ሁለት መቶ አንደኛው አላክልኝም። እሱንን ቅድም ልኬ ነበር ወደ እናንተ ቴሌግራም እስካሁን መፍትሄ አልተሰጠኝም።
እሺ እንትን እየተባለ ለቻፋዎች አሳውቀዋቸዋል። ግን አንደኛውን text ካላክልን ሌላ check ማድረግ አንችልም።
እሺ at least text የደረሳችሁን እንኳ ላኩልኝ።
እሺ ማን ነው ስምህ ቴሌግራም ላይ?
ቴሌግራም ሸጋው ብዬ ነው ያስቀመጡት። እንግዲህ ከእናንተ ጋር በስልኬ search አድርጉት።
አሁን የደወልክበት ነው ስልክ?
አዎ አዎ። ስለዚህ ያኛውን ቴሌብር ደውል አሳውቃለች። አዎ ያኛውን ቴሌብር ደውልላቸው፣ የኛውን አሳውቃለች። እሺ እሺ እሺ thank you